ቃል ሲነገር ልስማ ጌታ ሆይ እባክህን ቃል ሲነገር ልስማ ጌታ ሆይ እባክህን ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትከው እኸ ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትከው